በሳንቲም ፔይ እንትን አድርጌ ነበርና withdraw አድርጌ ነበርና
እሺ አይሰማም?
ይሄ ቻፓ ነው።
እ
ይሄ ቻፓ ነው። ቻፓ እና ሳንቲም ፔ ይለያያሉ።
ይለያያሉ።
አዎ፣ ሳንቲም ፔይ ሳንቲም ቁጥራቸው ፔይ ስንት ስንት ነው?
website ኣቸው ላይ check አድርገህ ደውልላቸው።
website ኣቸው ላይ ገብቶ ነው።
አዎ፣
እሺ ቴንኪው እሺ